hello ዋሽንግተን እሺ ሰላም እንዴት አደራችሁ? MRI ያላችሁ እንዴ? brain MRI hello brain MRI አለ? እሺ ዋጋው ስንት ነው? እ አይ ብቻውን ነው በቃ brain MRI ብቻ እ እሺ በቃ እሺ መልሼ እደውላለሁ ወይም በሌላ ሰው ስልክ ይደወላል። እሺ